ሄሎ ጤና ይስጥልኝ ዶክትዮ ምን ነበረው?
እንትን ክፍያ ለማወቅ ነበረ ምን ያክል ነው ለመመዝገብ?
ክፍያው እስከ ነገ ድረስ አስር ሺህ ብር ሲሆን ሰላሳ አራት percent discount አለን። እስከ ነገ አምስት ሰዓት ድረስ ሰላሳ አራት percent discount አለን። አስር ሺህ ብር ሲሆን ከነገ በኋላ ደግሞ አስራ አምስት ሺህ ብር ነው ክፍያው ማለት ነው። ሰላሳ ሀያ credit hour ነው። በአንድ credit hour ሰባት መቶ ሀምሳ ብር ነው።
እሺ፣ አመሰግናለሁ።
እሺ፣ አመሰግናለሁ።